hello ሰላም ጤና ይስጥልኝ Best Bet
ከድሬዳዋ ነበር።
እሺ
የኳሱን ቆርጠው ነበር እና አንድ ጨዋታ ወጥቶባቸው ነበር።
እሺ cashier code እና በ- ንገረኝ።
እ፣ እሺ ቆይ አንዴ ላስረዳሽ ሁኔታው መጀመሪያ እና እሺ።
እነግርሻለሁ። እ፣ loss እስካ- finish ኡ ስናደርገው lost ነው የሚለው እሺ ግን የተሰጠው እነሱ ያሉት አምስት ነጥብ አምስት ስንት ጎለው
አምስት ነጥብ አምስት ስድስት ስድስት ጎለው አዎ እና ስ- በጨዋታው ስድስት ጎል አይገባም ነው ያሉት እና የገባው ጎል አምስት ጎል ነው። በጨዋታው አምስት?
ላይ ሁለት ለሶስት አዎ
እኮ ከአም- አ- ከአምስት በታች መሆን አለበት።
okay አምስት ነጥብ over አምስት ከሆነ ከተባለ ስድስት መሆን አለበት። አንደር አንደር ደግሞ ከሆነ ከሆነ ከሆነ ደግሞ ከ- ከአምስት በታች አዎ።
መሆን አለበት።
አዎ
okay እሺ ቆይ አንዴ ላስረዳቸው እዚህ በጣም ቀውጥ ስላደረጉት ነው እሺ እሺ እና እንዲህ ካሉ እልክልሻለሁ።
እሺ